አለሽ ስልሽ እምቢ ብለሽኛል አምረሽ ኮርተሻልና እኔም ወስኛለሁ ሰው ልተካብሽ ጓዙም ተራቆ ሸክሙም ቀሎልኛል ትዝታ ልርሳሽ ከእንግዲህ እፎይታ አግኝቻለሁ የማታ ማታ ዘንድሮስ እንዳብ ነው መማፀኔ ቀርቶ ጭካኔሽን ወርሷል ልቤም አደብ ገዝቶ እኔም ወስኛለሁ አይንሽን ላላየው ገለል በይ ከፊቴ ያንቺን መንገድ ልየው ገለል በይ ገለል በይ ገለል በይ ገለል በይ ገለል በይ ገለል በይ በይ ገለል በይ ብትራሪ ልትዬ ያቅሜን ጥሬአለሁ በደሌን አምኜ ይቅርታ ብያለሁ ማፍቀሬን ነበረ አርገሽ ስትገምጂ እኔም በተራዬ እስቲ ልኩራ እንዳንቺ እኔም በተራዬ እስቲ ልኩራ እንዳንቺ ገላግሎኝ እፎይታ አግኝቼ አንቺን ማሰቡን ትቻለሁ። በደልሽ ብዙ አስተምሮኛል፣ ዛሬ ጤነኛ ሆኛለሁ። ተስማምቶሽ መኖር ከሌላ አማላጭ ቃሌን ብትንቂ ምንጊዜም ግብ የተጫነው ወድቆ እንደማይቀር እወቂ። ላለው አድርተሽ ፍቅሬን እንደ እሸት ሲውነት ቀሺ እንደ ደበኛ አብሮም እንዳልበላ ገሸሽ አርገሺ በቃ አትምጭብኝ እዛው ባለሽበት ይድረስሽ ያቆየሽው ግብ ይኸው ተከፍሎሻል ውለታ ቅርስሽ እውነትን አልክድም ክፉ ብቻ አይወሳም ብዙ መልካም ነገር አርገናል አይረሳም ከእንግዲህ በፍቅር ዳግም ባንገናኝ ያሰብሽው ይሙላልሽ እኔም አምላክ ይቅናኝ ገለል በይ ገለል